ጤና ይስጥልኝ ተድላ አምቡላንስ።
አዎ ዳኑ ፈልገናችሁ ነበረ።
ዳኑ ዳኑ ነን። አዎ
ዳ- ከዳኑ ወዴት? hello hello hello hello hello አይሰማም።
ይሰማል፣ ይሰማል።
እሺ ከዳኑ ወዴት ነው የምትሄዱት?
ወደ ቤተል ነው።
ወደ ቤተል።
አዎ ኪዳነ ምሕረት ወደ ትንሽ አለፍ ብሎ ወደ ቤተል። እሺ አዎ ኪዳነ ምሕረት።
እሺ ምንድን ነው ታካሚው ያለበት condition ምንድን ነው?
condition ኡ መተኛት ነው እንጂ መቀመጥ ስለማይችል ነው እ እ እ
እንጂ መቀመጥ ስለማይችል ነው።
ምን አሉኝ? ይቅርታ አልሰማሁትም።
መቀመጥ ነው እንጂ መተኛት ስለመ- እንጂ መቀመጥ ስለማይችል ነው።
መቀመጥ አይችልም ነው ያሉኝ።
እሺ ዋው
እሺ ስማቸው ማን ነው?
ዛ እ እ አዚዛ አዚዛ።
አዚዛ ሙሜ
እሺ መልካም በቃ እሺ እሺ አሁን እንልክሎታለን።
እሺ እና ቶሎ በሉ ነው እሺ ይቆያል ይቆያል።
አይ- አይቆይም አይቆይም። የአገልግሎት ክፍያውን ነግራችኋለሁ። ከዛ እሺ።
እ፣ ደውል አሁን ደውል ደውዬ ልክሎታለሁ።
እሺ፣ ክፍያ
hello
ክፍያ ምን ይላል?
hello hello hello ምን አሉኝ?
ክፍያ አገልግሎት ምን ይገኝ?
የአገልግሎት ክፍያውን አሁን ከሁለት ከአንድ ደቂቃ በኋላ ደውዬ ነግሮታለን።
በጣም ጥሩ። እሺ እሺ እሺ